Hello
ጤና ይስጥልኝ።
አብሮ ይስጥልኝ።
ከቢጃ ኢትዮጵያ ነው የምደውልልዎት።
እሺ ቃሉ ባርና ሬስቶራንት ኖት አይደለ?
አዎ አዲስ የጃ መለያ ቁጥር ብለን text ልከን ነበር። በዚህ ሰሞን ደርሶታል?
አላየሁትም። በደንብ ልብ አላልኩም።
እሺ አሁን ለ- ምናልባት ካልደረሶት ድንገሮትና ቁጥሩን ያዙት። አሁን እሺ ንገሪኝ።
ሀምሳ አንድ
ቆይ
እሺ
ሀምሳ አንድ ሀያ ዘጠኝ
ሀምሳ አንድ ሀያ ዘጠኝ
ዜሮ ሁለት ሀያ ስምንት ዜሮ ሁለት ሀያ ስምንት እሺ አዎ ይሄ የደንበኝነት የመለያ ቁጥሮት ነው የያዙት።
እሺ